hello ጤና ይስጥልን Best Bet hello hello ጤና ይስጥልኝ።
Best Bet ሰላም ነው?
ሰላም ነው አባቴ?
አለን አለን እ
በ CBE እሺ ምንድን ነው ነው ቁጥሩን deposit ንገር።
አድርገን?
deposit አዎ deposit አዎ እሺ ስለ አስራ አምስት
ዘጠኝ አስራ አምስት ሰባ አምስት እሺ ዜሮ ዜሮ ዘጠና ስድስት ዜሮ ዜሮ ዘጠና ስድስት አዎ እ አንድ ጊዜ ሲመቶ አንድ ሺህ እንደገና አምስት መቶ እ ዘጠኝ በሚለው ነው አዎ
መች ነው ተ- ዛሬ ነው ትናንትና ማታ